Saludos, Martín Saludos.
¿Lo tenéis en la Bisbee?
A ver, César, ¿Veis?
እኔ ስለፈናንስ ወደ አንድ ሺህ ብር ውህዳው ላድርግ እንቼ ገስበው ይላታል ነበር እና እስካሁን አልገባኝ ማለት ነው።
አንድ ሺህ ብር በዚህ በደወልክበት ቁጥር ነው?
አይ አይደለም፣ እሺ ንገረኝ። የቤስትቤይ ቁጥር ነው ዜሮ ስልሳ አስራ አምስት ዜሮ ዘጠኝ አስራ አምስት በአንድ ስልሳ እ እሺ አስራ አምስት
በአንድ አርባ አንድ ስልሳ ስልሳ አንድ ስልሳ
ስልሳ ዘጠና ሰባት ስልሳ ዘጠና ሰባት
okay እ ዜሮ ስልሳ አስራ አምስት እሺ አርባ አንድ
ዜሮ ዘጠኝ አስራ አምስት አርባ አንድ እሺ
ስልሳ ስልሳ
ዘጠና ሰባት ዘጠና ሰባት አዎ
መቼ የነበረ ቀኑ?
ትናንት ወዲያ ነው ያስኝ
እሺ መሀመድ ከድር ነው አይደል?
አዎ አይደል አዎ ከድር ነው አዎ እሺ አሁንም processing ላይ ነው ያለው እና ለቻፓዎች inform አደርግልሃለሁ። እሺ ትንሽ ቆይተህ check አድርገው
እሺ አሳውቅሃለሁ። እኔ አሁን ትንሽ ቆይተህ check አድርገው እና ካልገባ ደውልልን። እሺ እሺ እናመሰግናለን።
መል- እሺ መልካም ቀን